ሄሎ ፍቅር ነኝ።
ፍቅር ሄሎ እንዴት ዋልሽ?
ወይ እንዴት ነኝ?
አለን። እንዴት ነው?
አርባ ስምንት ሀያ ስምንት ወርደር አስወጪልኝ በእናትሽ። ይኸው ከዛ ይመጣል።
ከዛ ወደ ከደንበል ወደዚህ የሚመጣ ወርደር ነው።
ከእንትና ጋር ስትጫቃት ሰምቼ አ- ከንሰረት አ- አ በሌላ ሰው ስልክ አግኝቻት ነው ወይስ ለ- ወይ አውጭልኝ ኦንላይን ላይ ይዘዋሉ ብያት ነበረ። አሳ- ማስተላለፉን ካልችሽ አውጭልኝ አምስት ደቂቃ አልሞላም ብያታለሁ።
ለማን አስተላልፍ አስተላልፍ ያልካት?
እጅ ወዛ ማን ነው ሲደውላት የነበረው? ከዚህ ከእንትና ያነሳው ፎቶት ማን ነበር?
ማን ነው?
ልጁ ስሙ? ለኔ ያስገባልኝ ማን ነው? ልጁ ሸሬ ነበር።
ለእኔ ያስገባልኝ አለት ማን ነው አሁን?
ማን ነው? አሌክሳንደር አሌክሳንደር ወደዚህ ነው አሌክሳንደር አ ቆይ አንዴ ቢትፓች ላናግርልህ መጀመሪያ እሺ። አሌክሳንደር ያባቱን ስም ንገረኝ።
ገብረ ካሳንቺስ አ- አሌክሳንደር አ ገብረ ህይወት አሌክሳንደር ገብረ ህይወት ካሳንቺስ ቆይ አንዴ ከየት ነው የሚነሳው? ስንት ብር ነው? ስንት ብር ነው? አርባ አምስት ከዛ ዋጋው ጠቅላላ አራት መቶ ምናምን አራት መቶ ምናምን ብር አራት መቶ ከሆነ ይበቃዋል።
እሺ በቃ ገባላል። እሺ
እሺ።
ለአሌክሳንደር ስንት ነው?
ገብቶላል።